ሰላም ነው።
ሰላም
ChipChip ነው አይደል?
አዎ ChipChip ነው። ልክ ነው እኮ አዝዤ ነበር ከትናንት ወዲያ ነው ያዘዝኩና እስካሁን አልደረሰኝም።
okay ስልክ ይነግሩኛል።
ዜሮ ዘጠኝ አዎ በዚህኛው ስልክ ዜሮ ዘጠኝ ሰላሳ ሰማንያ ሰላሳ አርባ ሀያ ሁለት ሰማንያ አርባ ሀያ ሁለት አዎ
አርሴ- አርሴማ በሚል ነው።
አዎ እሺ። አዎ ዛሬም ምናምን ትናንት ትናንትና አዎ ድንችም አዘው ነበር አይደል?
አዎ ትናንት ድንች ትናንት ነው። ሌሎቹ ግን ከትናንት ወዲያ ነው ያዘዝኩት።
okay አዎ ድንች አልመጣሉትም ዛሬ።
ምንም አልመጣም። ኮድ ብቻ ነው የተላከልኝ አራቱም okay location ኑ የት ነው? ይቅርታ እ location ኑ ጀሞ- የት ነው?
ጀሞ ሶስት ጀሞ ሶስት አዎ እሺ እሺ አንዴ የ driver ስልክ ስጡት። እቃ እቃዎቱን ይዞ ሲወጣው ሹፌር አለ።
እሺ እሺ ያዙ ዜሮ ዘጠኝ
ዜሮ ዘጠኝ አስራ ሁለት አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት ዘጠና አርባ ሰባት ዘጠና አዎ ይደውሉለትና ይጠይቁት። እሱ እቃውን ይዞ ወጥቷል ከቢራ ውስጥ። እሺ እሺ እስከ አንዴ ልድገምለት ዜሮ ዘጠኝ አስራ ሁለት እሺ
አርባ ሰባት ነው ሀያ ሰባት ነው ሀያ ሰባት አርባ ሰባት
ዜሮ ዘጠኝ አስራ ሁለት እሺ
ሀያ ሰባት እሺ
አርባ ሰባት እሺ
እሺ ከዛስ ዘጠና
ዘጠና አ እሺ አመሰግናለሁ እሺ እሺ መልካም እሺ